ሰላም
ቤት ነው የምልርዳው።
እንትን ነበር በአንድ የወደቀ ትኬት ንገረኝ ካሻልክ ወዲሁም አስር ሀምሳ ስምንት አስር ሀምሳ ስምንት ሀያ ሀያ ሁለት ሀያ ሀያ ሁለት እሺ በአንድ ሳይሆን በአራት በአምስት ነው የወደቀው።
አምስት አዎ አርሜልሃለሁ ቼክ አድርገው።
እሺ